ሄሎ ሄሎ ሰላም ጤና ይስጥልኝ።
ፕሪቪት ለመጠየቅ ነበር ለማሳየት ምን ለመጠየቅ?
ፕሪቪት ቦነስ
እሺ ኳስ ነው አይደለ?
አዎ የኳስ cashier ኮዱን ንገረኝ።
አስራ ሶስት ሰላሳ ሰባት እሺ
ሰማንያ ሁለት ሰማንያ አምስት
እሺ ጠብቀኝ። ሁለት lost ነው ያለው
አንዱ ምንድን ነው?
በሁለት ጨዋታ እ አንደኛው የ የኒውካስትል ዩናይትድ ከኖቲንጋም አዎ።
የሚለው እና ፔተርበርግ ከሪዲንግ
ሪዲንግ አዎ ሁለቱ ነው። እሺ እናመሰግናለን። መልካም ቀን